ኧረ በጊዜ ስፖርት ነው እባክህ የምንወደው።
ማ ቅድም የላኩልሽ ነኝ። እስካሁን እኮ ምንም ነገር እንትን አላልኝ።
ቴሌግራም ላይ በዚህ ስልክ ነው የላኩት።
አዎ በዚህ ስልክ የላኩልሽ
ሰማንያ ሁለት ዘጠና ሁለት አርባ ስድስት በሚለው አ
የገንዘብ መጠኑ ስንት ነው?
ስድስት መቶ ስልሳ ሶስት ብር ልኬሻለሁ። successful እኮ ብላለች እኮ አስተላልፌለታለሁ። መልሱን ሳገኝ አሳውቆታለሁ።
አ አስተላልፌለታለሁ።
አዎ IT department ነው የሚያዩት እና መልስ ሲሰጡን ቴሌግራም ላይ እናሳውቆታለን።
እስካሁን እኮ አላለ ብዬ ነው ማለት
አዎ እናሳውቆታለን። በትዕግስት ይጠብቁ፣
እ በትዕግስት ይጠብቁ እናሳውቆታለን።
እሺ እሺ ማይ